ነው። ሰላም ጤና ይስጥልን። ስንታየው ሊ ከዊፕላስ ድርጅት ነበር የደወልኩት። የእኛ application ላይ ተመዝግበው ነበረ ተመዝግበው ነበር አይደል? በአሽከርካሪነት ነው ወይስ በተጠቃሚነት ነው የተመዘገቡት?
በኩሌታ አላስገባሁም። በአሽከርካሪ ነው መመዝገብ የነበረው Okay፣ በአሽከርካሪ ነበር።
ነበረ። አዎ።
ስለዚህ በቃ የሚያስፈልጉትን ነገሮች ልንገርህና በቴሌግራማችን ብትልክልን እኛ active አድርገን እንደውልልሃለን፣ እንመዘግብሃለን ማለት ነው። የሚያስፈልጉትን ነገሮች ልንገርህ። እሺ፣ መንጃ ፍቃድ፣ ንግድ ፍቃድ፣ አንድ የንግድ ፎቶ፣
እና ምንም አይነት ይሆናል መንጃ ፍቃድ፣ አንድ ጉርድ ፎቶ፣ ንግድ ፍቃድ፣ ኢንሹራንስ መኪናውን ከሰው ተከራይተው ከሆነ የሚ- የሚሰሩት ደግሞ የኪራይ ውል እና ሊብሬ ያስፈልጋል። እየሰሙኝ ነው?
አዎ አዎ
እሺ። ስለዚህ እኔ በምልክሎት በምነግሮት ስልክ ቁጥር ቢልኩልን ዶ- ያ- የነገርኩትን document ኦች እኛ activate አድርገን እንመግቦታለን ማለት ነው። ስልክ ንገሩት
አሁን ለመያዝ አይመስለኝም እ
ለመያዝ አይመስለኝም አሁን
እሺ፣ መልሼ ልደውል